ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳን ላሉ ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳን ላሉ ክንፍህን ዘርጋ ሚካኤል ቅደም ከፊቴ ምራይ መንገዱን እንዳይመሽ ልድረስ ከአባቴ እንዴት ይገፋል ጎዳናው ያላንተ እርዳታ ጥሜን ቁረጠው በበትር ጭንጫውን ብታ ጭንጫውን ብታ ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳን ላሉ ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳን ላሉ ተጠመጠመ ጠላቴ በሳት ሰንሰለት የጌታ መልአክ ሚካኤል በሰይፍ ወድቆበት የለም በቦታው ስመለስ አጥቼዋለሁ የሚረዳኝ ተሹሞ አይቼዋለሁ አይቼዋለሁ ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳን ላሉ ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳን ላሉ ከመቃብሩ ድንጋዩን አንከባለሃል ስለረዳኸው ዳንኤል እጅግ ወዶሃል ይነዋወጣል ባህሩ አንተ ስትመጣ እግዚአብሔር ይንገስ ዲያብሎስ መድረሻ ሂታ መድረሻ ይታ ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳን ላሉ ቅዱስ ሚካኤል ወዳጅ ነህ ለሁሉ ዛሬም ቆመሃል በኪዳን ላሉ አለኝ ትዝታ በቤት ከልጅነቴ ስትሳሳለኝ እያየው ዘንቷል ጉልበቴ ልዘምር እንጂ ላመስግን ታላቁን ጌታ አንተን የሰጠኝ ጥባቄ በቀን በማታ